ምን ልርዳዎት፣
ሰላም ነው።
ሰላም ልርዳው።
አዝናለሁ። ማታ ብሩ ዝግ አድርጌ እሺ፣
እና አልገባልኝም። ምንድን ነው?
በስልክ ቁጥር ነው የሚጠቀሙት?
አዎ በዚህ ነው።
እሺ፣ ስንት ብር ነው?
አንድ ሺህ አንድ መቶ ብር እሺ፣ አንዴ መስመር ላይ ጠብቁኝ።
አ አንዴ መስመር ላይ ጠብቁኝ፣ check ላድርገው።
እሺ።
ሄሎ፣ ወይ እሺ፣ ፕሮሰስ ላይ ነው ይገባሉታል።
አደለ አዎ፣ ሌላ ደግሞ ከትናንትና ወዲያ ስምንት መቶ ብር እንደዚህ ውሰድ አድርጌ እሺ፣ በሳንቲም ነው ያደረኩትና እስካሁን ድረስ አልገባም። ምንድን ነው እሱም እንዴት ላድርገው?
አ፣ እሱ ትንሽ የ system ችግር አጋጥሟቸው ስለነበረ ነው።
አሀ ዛሬ ይገባል አስ- እያስተካከል ነው ነው ብለውናል ሳንቲም ፔዎች።
አዎ በቃ እንዲያስተካክሉ አድርጓቸው። ኧረ እሺ፣ እኛ እያሳወቅናቸው ነው።
እሺ፣ እሺ። ይኸኛው ግን ይገባልኛል። አ?
ይሄኛው process ላይ ነው ይገባል። በቻፓ ነው ሲጀመር ያደረጉት።
አዎ በቻፓ ነው ያደረኩት።
አዎ፣ ይገባሉታል። እሺ፣ እሺ thank you መልካም ቀን። እሺ፣ እኛም እናመሰግናለን።